ሌላ hello፣ ጤና ይስጥልኝ።
ማብረት ስለ እ ኑ
አቤት፣ ምን ልታዘዝ?
እ ከቺፕቺፕ ነበር የምደውልልዎት።
ከችችት አ
እሺ፣ Okay። ላለፉት አንድ አመት የእኛን service እ ሲጠቀሙ ስለነበር እሱን ለማመስገንና አሁን ደግሞ የተሻለ service ለመስጠት ሀሳብ አስተያየት ካሉት አሁን ላይ ደግሞ የተሻለ service ለመስጠት ለ customer ሀሳብ አስተያየት ካሉት እ በቴሌግራም ሊንክ ልክሎት ሀሳብ እንዲሰጡን ነበር።
እሺ፣ ዋና ነው።
ምን አሉኝ?
ሄሎ
ሄሎ ኑ
ሰላም ሄሎ ሄሎ ሰላም አይሰማ ሰላም።
ይሰማል? ኑ ነው አቤት?
ታዳለ
እ
ኑ ነው Hello ታዳለ ኑ Hello አዎ፣ ይሰማል።
አዎ፣ እ ከቺፕቺፕ ነው የምደውልሎት።
እሺ
ላለፉት አንድ አመታት የእኛን service ሲጠቀሙ ስለነበር እሱን ለማመስገንና
እሺ እሺ አሁን ላይ የተሻለ service ለመስጠት ሀሳብ አስተያየት ካሉት በቴሌግራም link ልክሎት ሀሳብ አስተያየት እንዲሰጡን ነበር።
እሺ እሺ በዚህ ቁጥር ቴሌግራም ላይ link ኡ ልክሎት።
አዎ ይቻላል።
በቃ እሺ ልክሎታለሁ። መልካም ቀን።
እሺ ማለት ነው።
እሺ